ስው ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ያንዱ ቤት ሲጎድል አንዱ የተረፈው ያንዱ ቤት ሲጎድል አንዱ የተረፈው ክፉና በጎውን ዘመን ሲያሳልፈው ክፉና በጎውን ዘመን ሲያሳልፈው እኔ ግን መራመድ ከቶ አልቻልኩም ገና እኔ ግን መራመድ ከቶ አልቻልኩም ገና ውሃን ደሜን መጦ ጨርሶታልና ውሃን ደሜን መጦ ጨርሶታልና የአስር ሳንቲም ቆሎ ክርሽም አደርግና አንዷን ጣሳ ውሃ ጭልጥ አደርግና ተመስገን እላለሁ ኑሮ ይባልና ተመስገን እላለሁ ኑሮ ይባልና መኖር በዚህ ዓለም ከፍላጎት ጋር ነው መኖር በዚህ ዓለም ከፍላጎት ጋር ነው ልናዘዝ በቁሜ ያጣን ደሞተ ነው ልናዘዝ በቁሜ ያጣን ደሞተ ነው የወሸኔ የዋሃኔ ጭፋሮ የየ የወሸኔ የዋሃኔ ጭፋሮ እዚያው ፈላ ሞላ ለአምናም ለዘንድሮ እዚያው ፈላ ሞላ ለአምናም ለዘንድሮ በማግኘት ባያልፈው ለፍቶ ተቸግሮ በማግኘት ባያልፈው ለፍቶ ተቸግሮ የቆቅ ያህል ነበር የሰው ልጆች ኑሮ የቆቅ ያህል ነበር የሰው ልጆች ኑሮ ጎዳኝ እንጂ እኔ ሰው አላማ ጊዜው ጎዳኝ እንጂ እኔ ሰው አላማ ያህያ ልጅ በቅሎ ወርቅ ተሸልማ ያህያ ልጅ በቅሎ ወርቅ ተሸልማ እውነት ስትጠፋ ፍርዱ ሲጓደል እውነት ስትጠፋ ፍርዱ ሲጓደል ሕግ ላለው ሆነች ቂም ለመበቀል ሕጉ ላለው ሆነች ቂም ለመበቀል ደም ተፍቶ ሚሰራ ዋጋውን አይጣ ደም ተፍቶ ሚሰራ ዋጋውን አይጣ ቢሮ ለስም ደርሶ ይቅር ገባ ወጣ ቢሮ ለስም ደርሶ ይቅር ገባ ወጣ እጅ እግርን አጣምሮ ትራስህ ተንተርሶ እጅ እግርን አጣምሮ ትራስህ ተንተርሶ የበሉት እንጀራ ይወጣል ደም ጎርሶ የበሉት እንጀራ ይወጣል ደም ጎርሶ የበሉት እንጀራ ይወጣል ደም ጎርሶ